hello አቤት አቤት ስልክ አይሰራም ብላኝ ነበር። አሳውቀኝ ነበር ስልሳ ስድስት ስልሳ ሁለት ዜሮ ዜሮ ከአሪፍ ቺክን በቃ እዛው መልሰውና customer ኡ ስልኩ ስለማይሰራ አይ ስልክ ሰጥቶኛል። ስልክ ደውሎ ጠይቅ እንትን ብሎኝ እንዴ አለክ አዎ ሰውየው እ
አዎ
እና ተደውል ተዋ- ተደዋወላችሁ ወደ እሱ እየሄድክ ነው?
አዎ እሺ አይደለም ጨርሼ የለውም ጨረስክ?
አዎ እሺ እሺ